ዝም የሚለው? ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው።
እሺ ላፍታ ቢራ ላበራ አሁን ደውሎ ነበር መስመር ተቋረጠ።
አዎ እሺ በትክክል ያሸቦትን ነገር ይነግረኛል?
የሲዮት ማሰሪያ እሺ የሲዮት ማሰሪያ ገመድ ገመዱ ማለት ነው። በጣም ገመድ በጣም አይታሰርም ነው። ስለዚህ አይታሰርም።
የሲኦቱ ማሰሪያው ገመድ አይታሰርም ነው።
አዎ የሆነ ጉልሏ አቺ ተበላሽታለች።
ሌላ ምን ችግር አመጣ? አቦት እሱ ስላልታሰረ ምን አይነት ችግር አለ? ሌላ አይ ያስተምራል ለማሰር ምናምን?
ችግርማ የለውም፣ ግን አዳር ለማሰር በስንት በመከራ ነው ያሰርነው። እንትና በስንት ችግር ማለት ነው።
እም፣ አስቸግሮ ገመዱ ነው።
አልታሰር እያሉት ነው።
አዎ አዎ ምኑ ላይ ያለው ገመድ ነው?
የሲዮቱ ገመድ አለ። የሲዮት
ደንበኛችን- ከሲዮቱ ጋር ከሲዮቱ ጋር የሚታሰረው ገመድ አለ።
አዎ እሱ ጋር ማለት ነው።
እሺ፣ ጥያቄ ተመዝግቤ ለጥገና ክፍል አስተላልፍ ያለው ሌላ ምጥር ነገር ካለ
የላ የላ ለደወሉ እናመሰግናለን። ስለ አገልግሎት የሀሳባችሁ እስከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።